ሰማንያ ሁለት ስልሳ ሶስት ኦርደር ፒን የሚደረግ ነበረ መቼ ሰማንያ ሁለት ስልሳ ሶስት እሺ ሀብታሙ ነኝ። በጣም ሩቅ ነው ወደ ውስጥ እና ፒን ወደዚያ የምትሆነው እያዘዙ ያሉት በጣም ሰሞኑን በጣም ተናል ብታይ ምን ነው በቃ ሰው ፒኗን ወደዚያ መጣ ነው እያዘዘ ያለው እና መለኛ ስልኩም ደግሞ እያስቸገረ ስለሆነ ዝም ብለን እየሰራን ያለ ነው።
እሺ አሁን የት ነች የትኛለችው አለች ሰማንያ ሁለት ስልሳ ሶስት ነው ያልከኛ
ዜሮ ሶስት ዜሮ ሶስት order ነው ልክ አይደለም ሰማንያ ሁለት ዜሮ ሶስት እሺ ሀብታሙ እሺ ሻታ ያዋለ ችግር የለም እሺ